ጤና ይስጥልኝ hello እኔ በኮቱ የጉዞ መረጃ ልስጥ ነው። ጤና ይስጥልኝ ደንበኛችን
ይሰማል?
hello አይሰማም?
ይሰማኛል። የውጭ አይ- service መጀመር ፈልጌ ነው።
የውጭ- ምን አሉ ደንበኛችን?
እህ፣ ምን አሉ ደንበኛችን? አይሰማም ድምጾት።
የውጭ process ፈልጌ ነው።
እሺ የት ሀገር ደንበኛችን?
ካናዳ የካናዳ።
አዎ፣ እሺ በምን ነበር ወደ ካናዳ መሄድ የፈለጉት?
ሹፍርና
በምን
ሹፍርና በስራ ማለት ነው።
አዎ፣ እሺ ፓስፖርት አሉት ደንበኛችን?
አለ ግን አላደስኩትም። አለ እሺ መታደስ አለበት። ስራ አግኝቷል ካናዳ
እህ፣ እህ፣ ስራ አግኝቷል?
አዎ፣
ሽ- እሺ ስራ አግኝቷል?
hello፣ hello hello ደንበኛችን
okay። እናንተ ቪዛ ብቻ ነው የምታመቻቹት?
እኛ information ነው የምንሰጠው።
okay፣ ሙሉ information እንሰጣለን። እርሱ apply ያደርጋሉ።
thank you